ጤና ይስጥልኝ አርፌ ሳምሪት ነኝ። ባኮ ምን ልርዳ?
ጥነት የአፕሊኬሽን ቴሌብር ፈልጌ ነበር እንደማያስተካክል
ምን አሉኝ ደንበኛችን?
አፕሊኬሽን ነው የቴሌብር
የቴሌብር አፕሊኬሽን
ሲገባ ሌላ ነገር ነው የሚያምረው የበትዳይ ምናምን ያለ ነው እና እኔ አስተካክል ምናምን ደንበኛችን ይሄ ቴሌብር ሳይሆን አሪፍ ፔ አሪፍ ፔ ይባላል። አውቀዋል?
እሺ እሺ